ስንት በድን የምንረዳው?
ዊዝድሮ አድርጌ ነበረ ሁለት ሺህ ብር ትናንትና እና እሺ አልገባልኝም። ወደ አቢሲኒያ ባንክ ነበር።
እሺ አሁን የደወልክበት ነው የቤስት ቤት ቁጥር?
አይ አይደለም፣ የሳፋሪ ቁጥር ነው። ሳፋሪ ኮድ።
እሺ አንዴ ጠብቀኝ፣ ትነግረኛለህ።
እሺ አይ
እሺ ንገረኝ።
ዜሮ ሰባት አስራ ሶስት ዜሮ ሰባት አስራ ሶስት ሰባ ሁለት ሰባ ሁለት አስራ አምስት ሰባ ሁለት አስራ አምስት ሰባ ሁለት እሺ